hello
ጤና ይስጥልን። ደንበኛችን ከቤት እንደምደውልዎት ምን
ከቤት እንደምደውልዎት ነው ሰላም ብዙ
ከቤት ነው ደንበኛችን የምንደውልዎት ፍስሀ ማከፋፈያ ነው።
ምን
ከቢጃ ኢትዮጵያ ነው የምንደውልዎት። አይሰማትም?
አቤት hello ፍስሀ ማከፋፈያ ነው የቤቶ ስም።
ፍስሀ መጠጥ ሲጠሩ ማን ነው?
እሺ ደንበኛችን ሰሞኑን ከ- ቢጅ- ከቢጃ ኢትዮጵያ ነው እየደወልንዎት ያለው ደንበኛችን
ምን ስራ
ከቢጃ ኢትዮጵያ ነው የምንደውለው ደንበኛችን።
በኢትዮጵያ
አዎ ደንበኛችን እ፣ ፍስሀ ማከፋፈያ ነው አይደለ የቤቶት?
አዎ
እሺ ሰሞኑን በ text አዲስ የመለያ ቁጥር እየተላከልዎት እ፣ ነበረ ደርሶታል?
እ፣ ባለፈው ምናምን የሚለው text መለያ ታይተለዋል ቁጥር ነው እ፣ ግን ደርሶታል አይደለ?
ግን እኮ በ- አይሰማም። በጣም ቆራርጦ አይቻል ደውለው ወይስ
ትንሽ የ system ችግር ስላለ ሆነ እ፣ አዲስ መለያ ቁጥር ነው የተላከው በ text መንደር
እሺ ምንም አይሰማም። ለዛ ነው ይቅር።
እሺ ደንበኛችን ደውልዎት እሺ